ሄሎ ጤና ይስጥልኝ ምስቷን ሄሎ አቤት ሄሎ አቤት
ሰላም ነው።
ሰላም አለን
እንዴት ናት?
ደህና ነን አለን
እንኳን አደረሰን።
እንኳን ነበር አደረሰን
እ አክሲዮኑ ስንት ነው የምትሸጡት?
ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ
ሁለት ሚሊዮን አዎ
አ፣ ነው።
አዎ የት አካባቢ ነው ያሉት አ፣ ቃሊቲ ነው።
ቃሊቲ ነው ያሉት አዎ እሺ አሁን ስምና ቁጥር እየመዘገብን ስለሆነ ሽያጩን ጀምረው ሀምሌ አንድ ላይ ነው
ሐምሌ አንድ ነው።
ሀምሌ አንድ ላይ እንጀምራለን ሀምሌ አንድ ላይ እንደውሎታለን እሺ እሺ።
እሺ ማን ልበል ስሞትን ይቅርታ
እ፣ ስሜ ከበደ ይባላል።
እሺ ምን ላይ ነበር ማስታወቂያችን የሰሙት የደወሉልን እ ምን ላይ ሰምተው ነበር አሁን የደወሉልን አዎ ሬዲዮ እያዳመጥኩኝ ነው እና እ፣
አዎ የዚያ ነው የደወልኩኝ።
እሺ እንደውሎታለን ሀምሌ አንድ ላይ እሺ እሺ ደህና ዋሉ።
እሺ አመሰግናለሁ።